Hello Hello፣ ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነሽ?
ሰላም ነው?
እግዚአብሔር ይመስገን። እንዴት ነሽ እግዚአብሔር አዊሻ?
እ?
እ?
እንዴ ስልክሽ ምን ሊሆን ነው? Luxury Fashion ተብሎ የተመዘገበ
ተመዝግቧል።
አዎ።
እንትን ስለሆነ ነው fake ያለው አላ Okay፣ test ነው።
አዎ test አይ ቴስቶቹ እንኳን ቴስት ብሎ አላቸው።
አንዳንዶቹ ናቸው።
አይ አይ አይ አይ
እሺ በቃ እኔ እንደው ልሸውጅኝ አስበሽ መስሎኝ ብሸውድ ኧረ በጭራሽ ልብ ልባላ ማለት አላልኩት አለብኝ አላለም አልነበረብኝም።
አልነበ እንዴ ማድረግ ልታዘዝ ማለት አያውቁኝማ ነበር።
ማንም ስለማይለኝ በዚህ ስልክ አይ ነው ሶሪ እሺ፣ ድሊት በቃ።
አርገውለዋለሁ።
እሺ እሺ እሺ ቻው።
እሺ ቤቴ ቻው